Shop-a?
ሄሎ
ጤና ይስጥልኝ ሻፓ ነው።
አብሮ ይስጥልኝ።
ምን ሻፓ ነው የምንልበት?
ማታ ልክ ላይ ቀመር ቀምሬ ወደ ምንት መውጣ ሰዓት ብር ከምናምን ሰንትም በልቼ ነበር። ግን ወደ ቴሌብር አካውንት ውድሮ አድርጌ ባላሱ እስካሁን አልገባም። ግን እዚህ ትራንዛክሽን ላይ ደግሞ ስታትስ ብሎ Successful ይላል።
Okay withdraw ነበረ?
አዎ withdraw ብዬ ወደ ቴሌብር account አስገብቼ balance ግን ዜሮ ነው፣ እስካሁን አልገባም። status ላይ ደግሞ እዚህ successful ይላል transaction
Okay ወደ ምንድን ነው withdraw ያደረጉት?
ወደ ቴሌብር account
የቴሌብር ስጥ ቴሌብር SantimPay የሚለው አለ አይደል?
ምን የሚለው?
ቴሌብር SantimPay
Okay በ SantimPay ነው withdraw ያደረጉት?
አ አ
Okay ይሄ Chapa ነው። SantimPay ነው መጠየቅ ያለበት።
አሀ ነው እንዴ?
አዎ፣ የእሱ መስመር ቆይ ስንት ነው አላውኩም።
የእሱ መ- የእነሱ መስመር አናውቅም። ከእነሱ ለምን Chapa ስለሆነ የእነሱ መስመር የለንም።
አይደል?
አዎ።
እሺ በቃ አመሰግናለሁ።